ሄሎ እመቤት በቴሌግራም መላክ አልቻልኩም። ዜሮ ዘጠኝ ስልሳ አስር ዘጠና ስድስት ዘጠና ዘጠኝ በሚል ነበር የሞከርኩት።
እሺ እን- እን- አልገባልኝ አለ አላገኘሁትም ቴሌግራሜ ላይ። ስለዚህ ምን ይላል በዚህ መሰለሽ?
ስልክ ነው እ?
በዚህ ስልክ ነው የምትጠቀሙት?
አዎ በዚህ ስልክ በዚህ ስልክ እኔ hi ልልሽ እና እዛ ላይ ሀ- ጥሩ። እዚህ ጋር ግን ምን ይላል? brain CT scan with contrast ይላል።
እንደሱ ነው የሚለው።
አዎ እንደዚህ ይላል።
እሺ ዋጋ ነበር የጠየቃችሁት? ምን አዎ አዎ brain- brain CT ነው።
brain CT scan with contrast።
እሺ ልዩሽ ቃል እሺ ግን hi ም በይኝ እባክሽ።
እሺ ይቻላል። እሺ እሺ እሺ brain CT with contrast ማለት አዎ with contrast ከሆነ እ፣ ዋጋ የሚሆነው ሰባት ሺህ ስድስት መቶ ብር ነው።
ሰባት ሺ ስምንት መቶ አዎ ስድስት መቶ እሺ እሺ እሺ በቃ hi በይኝ። ያው እንትን ማለታችን ስለማይቀር እሺ thank you እግዚአብሔር ይስጥልኝ።
አሜን። እሺ